አሉ አለሽ የት ሆነሽ ነው እ ማታ ልደውልልሽ ብዬ አል- ለምን አልደወልሽልኝ?
ከዛ ዘውዱ አንቺ ሎሪ ነው አይደል የምትደውይው አለኝ በዚህ ሰዓት
ምን አገባው እሱ ቅናት ነው። እሱ ደውሎ የሚያወራው ስለሌለን ነገር እኔ ራሴ ልደውልልሽ ነበር።
ወላሂ እውነት ልደውልልሽ አልኩኝም ስልኬ ተበላሽቷ ብላለች። ዘውዱ ነው የሚያነሳው ብዬ በቃ ደብሮኝ ነው የተውኩት።
አረ በስመ አብ እንደ በቴሌግራም ለደውል
ደውይልኝ እንደው ቁጭ ብዬ ነበረና መጣች እንዳወሩ አዎ ሰጠችኝ እኮ ብሩ አዎ የመጨረሻ ነው ግን የገረመች እንዴ
እንዴ ምን ማለት ነው እቃውን ግድ ካልወሰዳችሁ ብር መልሳለሁ እ እቃውን ግድ ካልወሰዳችሁ ብር መልሳለሁ
አህ እንደሱ ነው እንዴ ያለችው?
እንደዛ እኮ ነው አባብሏ እኔ ዕዳ ብዬ ማቆየት አልፈልግም ወድቃን አትፈልግም ያሉሽ አድርገናት ነው በምታገኝ ጊዜ መል ትመልሽላትና እቃውን ትወስዳለች አልኳት አለኝ አይ አለኝ መጨናነቅ አልፈልግም አለኝ ምኑ ነው ያላት
እቃ መቶልኝ ሶስት ሺህ ብር መቶልኝ ምናምን ምናምን አለችኝ እኮ አለኝ አለች ስላለኝ እኔ መለስኩልሽ አለች እልፌ
እ?
እልፌ እልፌ የምትባላለች መሰለኝ ያኔ ቤት ስትሰራላት የነበረ አዎ አዎ እሷ ጫማ ልብስ ምናምን አመጣችላት አዎ
አይ ላበሩ ደግሞ ላበቡ ደግሞ አንድ ሙሉ ልብስ ሸጠችላት ኦኬ እህ እ አንድ ጥቁር ስትራይፕ ስትራይፕ የለም?
እ?
አንድ ጥቁር ስትራይፕ ስትራይፕ የምታደርገው ቀሚስ ነበር አዎ አዎ እሱ የቆየ ነው አዎ ኮቱን ታደርገው ነበር አዎ ቀሚስ ምን አጋጣጠር ነበር አንድ ላይ ሸጠችላት
ሸጠችለት ስንት ሸጠችው አንድ ሺ አምስት መቶ
okay
የእሱ ጉዳይ አይደለም አ እኔ በጣም የተናደድኩት በስልክ እንዲህ ነው እንዲህ ነው ብዬ አልላትም ብዬ ነው እንጂ እ
እቃው ካልተወሰደ አልፈልግም አባብሏ እውነት አዎ በጣም የተናደድኩት ወይና ዛሬ ዮሐንስ አይደል እኔ ነይ ብላ ስትወስደኝ እ በቃ ይሄ ከእሷ እኔ አፈርኩኝ እሷን ራሱ እምቢ ማለት እኔ አፈርኩኝ አይደለ ድርቅ ያለ ነገር ድርቅ ያለ ነገር ይዘን ይሄድ ነው እ አይ ፍቃድ እኔ አለችኝ ይሰጥኝ?
ያው ለካ ዋለው ትለዋለች ስቶቭ እንትን አለሽ ስቶቭ የለመድ- የምድጃ አለሽ ምናምን ምናምን ምናምን አለችኝ።
ሄድ አዎ አለች።
አለኝ እኔ እንዳልመለሳችሁ ብዬ ነው እንጂ ፕሮግራሜ አይደለም አልኳት። በቃ ችግር የለውም ቸግሮሽ ግን እንትን እንዳት እንዳትመልሽ ያ ፕሮግራሜ ስላልሆነ ነው እንጂ ችግር የለውም ስላት አይ ስላለ ስላገኘኝ ነው አለች።
እ፣ እንትን ግን እንትን ታሳጣለች አሁን የታዘብኩት ታሳጣሻለች ምንድን ነው የምታሳጣው እ ለፈቃዱ ንገሪልኝ ይውሰደው እ ስቶቡን ይፈልጋል ብላኝ ውሰድ ብዬው አ ስታገኘው ትቼዋለሁ አለች አለች ቆይ አንዴ ጠብቂ ማለት ነው። የት ሄደ ነው ስልክ የማታነሳው? ሄሎ ወይዬ ስልክ የማታነሳው የት ሄደ ነው? እሷ ባትቆጣጠር እኔ መቆጣጠር ጀምሬያለሁ። አዎ እንደሱ ጀምሬያለሁ። እንዴት አደርክ? ደህና ነን ስታች እንዴት ነህ? ተጠፋፋን። በቀደም ሳልደውልልህ እንደገባው ስራ ላይ ተጣድኩኝ ሳልደውልልህ ቀን አዎ አልደወልኩልም። አዎ ደህና ነህ? ነገ ሳጉሬ ልንሄድ ነው። ልትጠየቁ ምን ልትጠ አዎ አንተ አጎት አይደለ አጎት አይደለ ተብልሻለን።
እሺ እሺ አጎት አይደለ